አቤት እንዴት ነሽ? እግዚአብሔር ይመስገን ሰላም ነሽ? አለን hello hello ጤና ይስጥልን እግዚአብሔር ይመስገን
ከ We Plus Solution ነበር የምደውለው።
ከምን
We Plus ይቅርታ፣ We Plus Solution
እሺ፣ ምን ነበረ?
እ፣ ባለፈው We Plus application ላይ ተመዝግባችሁ ነበረ
እሺ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበረ። እችላለሁ?
ምንድን ነው We Plus application? አላወኩትም። ማን የመዘገበኝ?
እ፣ ያው ራስሽ ነሽ በፍቃድሽ የአብስራ እሸቴ እሸቴ ነው የሚለው
አይ አይደለም። እሺ እ፣ ነው እሺ አ
መልካም ቀን